ሲዋጉበት ወትሮም ሲጫወት ያፈዛል ቃሉ ያፈዛል ቃሉ ያንቺማ ጀብ ነው ጥርሶችሽም ልብ ይሰርቃሉ ልብ ይሰርቃሉ ጥበብሽ ወርዶ ወርዶ እግርሽን ሸፍኖታል እግርሽን ሸፍኖታል ያንቺን ጉልበት ያለኔ እስቲ አሁን ማናይቶታል እስቲ አሁን ማናይቶታል ያሰበሽ ለፍቶ አይቀናው ቢደክም ቢታክትም ቢደክም ቢታክትም ያለ ባል ከቶ አይወጣ ሁለምን አሽክትም ሁለምን አሽክትም በመውደድ እንደ ጥብሳር በፍቅር እንዳሪቲ ተጎዝጎዥልሽ እስቲ